Hello ሀሴት ነኝ።
እኔም በድጋሜ ደምሰው ነኝ።
እ እ እኔም በድጋሜ ደምሰው ነኝ።
እሺ ደምሰው ወዬ እንዴ- እንዴት አደረግሽኝ? እኔም ጉዳይ ቆይ እሺ አንዴ ምላሻቸውን ልየው። እ ሁለት special shawarma ይሁን ብላለች። በቃ እሱን ውሰድላት። አልተስተካከለም፣ edit አላደረጉትም።
አላረጉትም። ለዛ እኮ ነው እኔ አሁን ቪዥን ጋር ቆሜ ፀሐይ በቃ እንዳለበት ሰዓት አንቺ ቪዥን ላይ እንዲህ አይነት ፀሐይ አለ እንዴ?
ቪዥን ላይ ዛሬ ፀሐይ ነው።
በጣም ፀሐያማ ነው በጣም እንዴ።
እሺ በቃ እ አንዴ ዝ- ቆይ፣ ጠብቃቸዋ።
አ፣ ያው edit እንዲ እያደረጉት ነው መሰለኝ።
እሺ እሺ እሺ እሺ ቻው ደምስ እሺ እሺ